ત્યાં ના ተራምጄ ሰላም ነው አለን የሆነ እንትን አይቼ ነበር ጉዞ ሰነድ ምናምን የሚል ነገር አዎ ደንበኛችን የጉዞ ፈልገውን ዶክመንት እንዲሁም የኤምባሲ ሎኬሽን ኢንፎርሜሽን እንሰጣለን።
ኦኬ ማለት ዳይሬክት የምትሰሩ ስራ አለ እንደዚህ ወደዛ የመውሰድ ነገር ምናምን?
አይ ደንበኛችን ፕሮሰሱን እርስዎ ራስዎ ነው የሚጨርሱት። እኛ ኢንፎርሜሽን ብቻ ነው የምንሰጠው።
ነው okay።
ጥያቄ የለዎትም ደንበኛችን?
አይ በቃ አይ እኔ እንደ ጉዞ ምናምን የምታዘጋጁ መስሎኝ ነው ማለት process ምናምን ነገር የምትጨርሱ መስሎኝ ነው።
እሺ በቃ ደንበኛችን ወደ hello